Good afternoon, Capital Spa. Zuhan speaking. How may I assist you, please?
ደህና ረፈድ
ሄሎ፣ ደህና ረፈዳችሁ።
ሰላም። እንዴት አረፈዱ?
እግዚአብሔር ይመስገን። ማሳጅ ማሳጅ ፈልጌ ነበር ለአስራ አንድ ሰዓት።
እሺ፣ ለአንድ ሰው ነኝ የሚያዘኝ።
አዎ እሺ፣ ማን ልበል?
ማን ስሞትን ጥሩ ሰው ያለሽ እ፣ መካሻ አስራ አንድ ወይስ አስራ አንድ ተኩል አስራ አንድ ተኩል እሺ። ቅርታ እሺ፣ መካሻ ነው ያሉኝ።
አዎ መካሻ ስልክ ልውሰድ። የኔ መቤት ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀምሳ ሀምሳ ሀያ ዘጠኝ ሀያ ዘጠኝ ሰባ ሶስት ሰባ ሶስት እሺ፣ አስራ አንድ ሰዓት ተኩል ላይ በማካሻ ስም ለአንድ ሰው ማሳጅ አዎ አዎ ይዤልዎታለሁ። እናመሰግናለን።
እሺ እሺ